ስፖርት ነው እባክዎ የምንለዳው
የሁሉ ስፖርት እንትን ነው አይደለ? ሄሎ እችሎታው
አካውንት ዘግቶብኝ ነበር የከፈትኩት ማለት በዚህ በዚህ ቁጥር ነበር የከፈትኩትና ባላንሱን አያሳይም።
እሺ እሱን ፎቶ ያንሱና በቴሌግራም ይላኩልን።
ቴሌግራም አካውንታችን የት የት ቁጥር ይገኛል?
ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ